ጤና ይስጥልን አራዳ ማር።
አብሮ ይስጥልን። ከ ArifPay ነበር ምደውሎ ደንበኛችን።
እሺ
POS ማሽናችን እኛ system ላይ ስናየው offline እያለን ነበር። አጠገቦት ካለ ሊያዩ ይችላሉ።
እሺ አንድ check ላድርግልሽ።
እሺ
አሪፍ እየሰራችበት ነው እየሰራችበት ነው። ሌላ ጤና ይስጥልኝ።
ወይ እናቴ ይቅርታ ቻርጅ ላይ አይደለም እና ለዛ ነው።
እሺ ደንበኛችን ቻርጅ አድርገው ይጠቀሙበት።
እሺ እሺ እሺ እናመሰግናለን። መልካም ቀን።
ሁላችንም ሁሉም ተመጣጣኝ ማለት ነው። ዛሬ ሁሉም